ሄሎ ጤና ይስጥልን። ምን ነበር?
ዛሬ የሸጡን ስታንዳፕ ኮሜዲ ቦታ ነው።
ይቻላል
ስንት ሰዓት ነው መውጣት እ እ?
ሄሎ ወይ ምን አልሽ?
በአካል መጠት ኬት መቁረጥ ይሻላል።
በአካል ነው እ፣ የሚቻለው ኬክስ መቁረጥ የሚቻለው በአካል ነው።
ኢንተርኮንቲኔንታል እየቆረጥን ነው።
okay፣ እዚህ ኦንላይን መቁረጥ አይቻልም።
ኦንላይን ይቻላል፣ ግን mobile banking I think ዛሬ ያስቸግሯል።
I think አሁን ጀምሯል መሰለኝ
አይ አይመስለኝም። ዛሬ ሙሉ ቀን አይሰራም ብለዋል።
እና ቦታ ይሞ ላይ ማታ ብንመጣ በዛን ሰዓት ዘጠኝ ሰዓት ላይ ነው የምናቆመው ትኬት መቁረጥ።
okay፣ ስንት ብር ነው?
መደበኛ አራት መቶ ብር VIP ደግሞ አንድ ሺህ ብር ነው።
okay፣ እሺ፣ በቃ እዛው ኢንተርኮንቲኔንታል ኢንተርኮንቲኔንታል እ?
ያላችሁ ኢንተርኮንቲኔንታል ነው ከአንድ ሰዓት አዎ ኢንተርኮንቲኔንታል አዲስ ነው።
እሺ
ጤና ይስጥልኝ።